ጤና ይስጥልኝ። አሪፍ ስፔር እንዴት ነው የባኮ ምን ልርዳዎ
አብሮ ይስጥልን። አሁን ደውዬ ነበረ።
እሺ ደንበኛችን
ከቴሌብር ወደ እናንተ ጋር ብር አስገብቼ ነበረ እና reject ምናምን አለኝ እና ወደ ስልክ ቁጥር ሰጥታችሁኝ የቴሌብር ጻፉበትን screenshot አድርጌ በቴሌግራማችሁ ልኬላችኋለሁ። screenshot አድርገህ ላክልኝ ብላችሁ ማለት ነው።
እሺ ደመኛችን አግኝተነዋል። እናመሰግናለን። ለሚመለከተው አካል እናስተላልፍሎታለን።
እሺ እሺ።
ሌላ የምረዱት ነገር አለ?
አይ በአስቸኳይ ብትልኩልኝ ደስ ይለኛል ስለፈለኩት አሁን።
እሺ በተሻለ መጠን በፍጥነት ለመስራት እንሞክራለን።
አመሰግናለሁ መልካም ምሽት ይሆንልዎት።
ስለላችሁ